ሄሎ ጤና ይስጥልን።
ሄሎ ሄሎ ጤና ይስጥልን።
አቤት ከፍሊን ስትሆን ነበር የደወልኩሎት።
እ ከፍሊን ስትሆን ሆምስ
ወይ እ፣ ከዚህ በፊት ስለ አክሲዮን ጉዳይ አውርተን ነበርና ወደ ቢሮ ብቅ እላለሁ ብለውን ነበረ።
እም፣ አዎ ነገሮችን እስከ አምስት ጊዜ እየጠበቁ ነበር። ተመቸኝ።
እ፣ መች ልደውሉ ታዲያ? መች ይችላሉ?
ራስ ያልኩት ቁጥሩን ያኛውን ባለፈው ደወል
ምን አለኝ?
ባለፈው ደወል ቁጥር ስለያዝኩት እኔ ራሴ እደውላለሁ።
እሺ፣ እሺ።
እም።